hello ጤና ይስጥልን።
አብሮ ይስጥልኝ።
ቤዛዊት እባላለሁ ከአሪፍ financial technology ነው የምደውለው። አቶ አብሽ ካሸዋ ነው አዎ አዎ ነኝ።
የደወልንልዎት አስራ ሶስት ላይ
እ ምናልሽኝ?
ደግሞ ይችላል ቤት ዝግጅት አለ።
ይቆረጣል፣ አልሰማሁሽም። ምናልሽኝ?
የደወልንልዎት ታህሳስ ሶስት
እ አሁን ይሰማል?
እሺ አሁን ንገሪኝ።
ሰማታለሁን?
እስኪ ንገሪኝ። ንፋስ ናት።
የደወልንልዎት እ ወይ መልስ የደውልልዎት ችግር የለውም አሁን ይሰማኛል።
የደወልንልዎት ታህሳስ ሶስት ወይም ደግሞ December አስራ ሁለት በኢትዮጵያ ብሔራዊ ቲያትር የሚካሄድ አሪፍ Pay two zero የተሰኘ ዝግጅት አለ። እዛ እሺ።
ዝግጅት ላይ እሱን ለመጋበዝ ነው የደወልነው። ዝግጅቱ አሪፍ okay።
የሚሰጣቸው አገልግሎቶች ላይ የጨመራቸው እንዲሁም የሚያሻሻላቸውን አገልግሎቶች የሚያስመርቅበት ፕሮግራም ነው። ከጠዋቱ okay።
ሶስት ሰዓት እስከ አራት ሰዓት ነው። እርስዎም ቀደም ብለው መጥተው ጥሩ ቦታ እንዲያገኙ እንመክራለን።
okay መቼ አልሽኝ? ቀኑ ታህሳስ?
ታህሳስ ሶስት ወይም ደግሞ December አስራ ሁለት እሺ እሺ እሺ አመሰግናለሁ።
ዝግጅት ላይ እንደሚገኙ ማረጋገጫ ማግኘት እንችላለን። ይመቾታል?
አዎ ይመቸኛል።
እሺ ደንበኛ እ፣ text message ይደርሶታል። text message ይላክልዎታል። እዛ ላይ link አለች። እሷ link ተጭነው reservation ማድረግ ይችላሉ።
ኦኬ እሺ እናመሰግናለን እንግዲህ ሰው ስላደመጡ መልካም እሺ አመሰግናለሁ።